ጤና ይስጥልኝ እንዴት ዋላችሁ?
ሰላም ደሩ።
withdraw አድርጌ አሁን confirmation ከእናንተ ጠየቀኝ።
ከዚህ ስልክ ነው።
አዎ በዚሁ ስልክ ሁለት ብር?
ሴት ሶስት ሺህ አምስት መቶ እና አራት ሺህ ብር እሺ አንዴ ጠብቀኝ፣ check አደርግልሃለሁ።
ጫተለኝ ደውልለት ያምጣልን ልጋብዛት
ቴሌብር account ዜሮ ዜሮ ስልሳ ሁለት ሰባ ስልሳ አምስት ላይ አዎ አዎ confirm አድርጌልሃለሁ። ገብቶልሃል። check አድርገው። ደውል። እናመሰግናለን። መልካም ምሽት።
መልካም